እናስልኝ ብር መረጃ አካል እባክህ ምን ልደው
ሰላም ነው አባ።
እግዚአብሔር ይመስገን።
የዱባይ ደርሶ መልስ ኬክ ለማወቅ ነበር።
ደርሶ መልስ ለመስ ነበር የሚፈልጉት።
አይ ቀኑ ገና ነው። እንደ ቀኑ ይለያያል።
አብሬት ዋጋ ልንገሩት ዝም ብዬ ንገረኝ እስኪ። አሁን ግን ያው ትንሽ እቆያለሁ።
እሺ ራፍሊ ለማወቅ ነው።
እሺ አንድ ደቂቃ አሁን ላይ ዝቅተኛ ያለው ዋጋ 67324 ብር ነው። ደርሶ መልስ
okay
ያው ቀኑ እየሄደ ሲመጣ ይቀንሳል። እ፣ ከዚህም ሊሚ- ሊቀንስም ይችላል።
ማለት ቀኑ እየሄደ የሚመጣ ማለት ነው።
አሁን እኔ ያየሁት በ September 26 ነው ይሄ ዋጋ መሄጃዎትን okay።
September 26 በመስከረም 16 መሄጃውን አድርጌው
መስከረም አስራ ስድስት አዎ አሁን okay።
በመስከረም 28 ቢሄዱ በ Turkish Airlines 51270 ብር አለ።
ቀድሞ ነው ማለት ነው። አሁን ለመስከረም ስድስት ለመስከረም አስራ ስድስት ቀድሜ ነው መቁረጥ ያለብኝ።
ዋጋው የተሻለ የሚሆነው እሱ ነው። ቀኑ ሲመጣ ዋጋው የተሻለ ነው የሚሆነው።
ከዚህ ቀድሜን order ማድረግ ያለብኝ ዋጋው እንዲቀንስልኝ።
አዎ ዋጋው እንዲቀንስልዎት እሱ የተሻለ ነው።
እሺ። እሺ ሌላ የምረዳዎት ነገር ይኖራል?
ስለ ቪዛ
ቪዛ አሁን ላይ እየተሰራ አይደለም።
okay የጊዜ- የጊዜ ቪዛ?
አለ አልተነ ጊዜ አቁሟል። ቪዛ
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን